Hello ጤና ጤና ይስጥልኝ።
Hello
ጤና ጤና ይስጥልኝ።
እ ሰላም ነው?
ሰላም ነው?
እግዚአብሔር ይመስገን። እንዴት ነህ?
አ- ሰላም ነን። እ፣ ትናንትና Best Bet ን ብር አስገብቼ ሰላሳ ብር እሺ አ- አል- አል- አልገባውም።
ሰላሳ ብር።
አዎ እሺ Best Bet ቁጥርህን ንገረኝ።
እ፣ ዜሮ ዘጠኝ እሺ አስር
ስንት አልከኝ?
አ- አስር አስር ሰላሳ ሶስት ሰላሳ ሶስት አርባ ዘጠኝ አርባ ዘጠኝ ስልሳ ሰባት ስልሳ ሰባት ስንት አዎ።
ብር ነው ያልከኝ? ሰላሳ ብር ነው ያልከኝ። አ?
አዎ ሰላሳ ብር ነው ትናንትና።
መቼ ነው ያስገባው? ትናንት? እሺ ትናንት አዎ ትናንት እሺ፣ እሺ፣ ጠብቀኝ።
እ፣ እ።
Hello ይሰማል።
አሁን ገብቶልሃል? እሺ እሺ thank you በጣም thank you አመሰግናለሁ። እሺ፣ እ፣ እ፣ እ።